hello hello አይ አሁን ከሀያ ደቂቃ ምናምን በፊት ደውዬ አስር ደቂቃ በፊት ደውዬ ነበር። ተስተካክለዋል ብላችሁኛል እና አልተስተካከለም፣ ግን የገባ ብር የለም። ወደ ተላልፏል ነው ተስተካክሏል ነው ያልነው።
ተስተካክለዋል። ትናንትና እዛና ሐልፍ የሚለው ከሁሉ ስፖርት ከቴሌብር ወደ ሁሉ ስፖርት አሳልፌ እንትና ቴሌብር ላይ ተቀንሰዋል። እዛ ላይ ግን አልገባምና still ግን አልገባም። ደውዬ ነበር ከአስር ደቂቃ በፊት
ተስተካክሎሎታል ብለኖት ነበረ።
አሁን አሁን ከአስር ደቂቃ በፊት ደውዬ ነበር።
የትኛው ነው? እኛ እኮ ያልነው ለሁለት መቶ ዘጠና ምናምን ብር ነው አይደለ?
አይደለ ስድስት መቶ ብር እና ሁለቴ ነው እኮ እንደዛ ያደረገኝ። መጀመሪያ በሰማንያ ብር check አደረኩትና እንትን አደረገ ተስተካክሏል እኮ ታዲያ አላልነውትም ደንበኛችን። እኛ እኮ የመጀመሪያ text ነው ያነበቡት። ዛሬ አስተላልፈናል እንጂ ተስተካክሏል አላልነውትም። አስተላልፈናል ግን አስተላልፈን እሺ፣ ይቅርታ እኔ ቸኩያለሁ ይሆናል።
አይ አስተላልፈናል። የላይኛውን አይተውት ነው።
okay መርሐባ። እሺ፣ እሺ።
በስልክ ቁጥር ስንት ነው? ስልኮትን ይንገሩኝ እስቲ።
ዜሮ ዘጠኝ አስራ ሶስት እሺ፣
ሰማንያ አምስት አስራ አራት ሀምሳ
አዎ ይሄን አስተላልፈንልዎታል። ደንበኛችን አስተላልፈናል እንጂ ሲስተካከል እዛው ላይ እናሳውቁታለን።
እሺ፣ እሺ፣ እሺ፣ እሺ፣ እሺ። thank you thank you።
እሺ